Hello ጤና ይስጥልኝ። ስቶን እንትን እንዲህ አክሲዮኑ ምን ነበረ እንትን የሚሆነው Okay የአክሲዮን ሽያጭ ሰምቶ ነው።
እ አክሲዮን ሽያጭ ምንድን ነው ጥቅሙ? special ጥቅሙ ምንድን ነው?
እ አሁን ምዝገባ ላይ ነን። ሲጀመር ነው ደውለን ሙሉ መረጃ የምንሰጠው።
ነው አይደለ?
አዎ ምዝገባ በስ- okay ምዝገባ እ አዎ።
ቤት ምናምን ባለቤትነት ይረዳል? ለቤት ባለቤትነት አዎ ይኖራል። ብዙ የተለየ ነገር ይኖረዋል።
እ አለን ሙሉ መረጃው።
እሺ። ስለዚህ መቼ ደውል እ ስሞትም አልበል በሱ ፍቃድ።
በሱ ፍቃድ ሐምሌ አንድ ላይ እንደውልልዎታለን።
እሺ፣ እሺ።
ምን ላይ ነበር ማስታወቂያችን የሰሙት?
አቤት ምን ላይ ነው ማስታወቂያችን የሰሙት?
ቴሌቪዥን ላይ እሺ እሺ ነው እ፣ እሺ